ጤና ይስጥልኝ አለብዛ ጸጌት ነው የባኮ ምን አይነት መረጃ ልስጦ
ማውረስ ነው። ከአምስት ደቂቃ በኋላ ልደውል ብለሽ ነበረ።
አንድ የመስመር ላይ ጠብቁኝ። ደንበኛችን ከስንት ጊዜ በኋላ ነው መሄድ የሚፈልጉት?
ከሁለት ሳምንት ከሶስት ሳምንት በኋላ
አንድ የሚስማታ ይጠብቁኝ ነው መስመር ላይ ነው ደንበኛችን። ይቅርታ በጣም ስላስጠበቅኩት እ፣ እኛ በ- እ፣ airlines እ፣ information ስላላወጣልን ነው። እኛ check አድርገን መልሰን እንደውሎታለን።
እሺ ያለውን ያለ- ያለውን ነገር በየት በየት ወይ የተሻለ አ፣
ያለ ትራንዚት ቪዛ ወደ ባዶ ወይም ወይም ከአካውንቱ አንዱ ማለት የሚቻልባቸው ወዎች አዎ፣ የሚያፈልጉት
እሺ፣ እሺ ቸክ አድርገን እንደውሎታለን። የለቪዛ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት። መልካም ምሽት። እሺ